ሄሎ
ሄሎ ጤና ይስጥልን። ብዙነሽ?
ማን?
ሄሎ
አቤት።
ብዙነሽ?
አዎ ብዙነሽ ነኝ።
እም፣ እሺ ከ B Plus Solution ነበር የምደውለው።
እሺ
ባለፈው B Plus application ላይ ተመዝግባችሁ ነበረ
እ
እና የተመዘገቡ account ኦችን active ለማድረግ አንዳንድ information እየጠየኩኝ ነው። መጠየቅ እችላለሁ?
ትችያለሽ። አዎ።
እሺ ምንድን ነው የምትሰጡት አገልግሎት?
ይ- በየትኛው ላይ እም፣ በ- እናንተ የምትሰጡት የምትሰሩት ስራ
እ- ለምንድን ነው የምትጠይቂው? መጀመሪያ ተመዝግባችሁ ነበረ We Plus application ላይ
እ አደለ? አታስታውሱ?
አላስታውስኩማ።
እም፣ እሺ እሺ፣ አመሰግናለሁ። መልካም ጊዜ።
እሺ